ጣና አክሱማት ራይል
እባክሽን እንትን የምፈልግ የነበር ምንድን ነው ታክሲ እሺ ከየት ነው መነሻው
መነሻ ያለሁት ማለት ነው እውነት አላውቀውም ግን ከተማ የሚባለው ቦታ ነው ያለሁት
ቦታ የለም የሆነ የሆነ ምን የሚላለ ምስልሽ ዋሴ ዋሴ ሞባይል ነው ምናምን የሚላለ መሰለኝ አዎ ዋሴ የሚላል ዋሴ ሞባይል
አዎ የሚላለ አይ ዶንት ኖ ትንሽ እንትን የሚል
እሺ ቆይ አንድ ጊዜ ጠብቂኝ ባንክ ምናምን ለማየት ልሞክር አዎ እንደዛ ይሻላል
እሺ ግን ታክሲዎች ያሉበት ማለት ነው ብዙ ታክሲዎች የታክሲ ተራው አዎ ግን ያው ብዙ ቦታ ነው እንደዛ ያለው ቅርብ ዜብራ ሞል እንድልክልሽ ዜብራ okay።
ዜብራ ሞል እሺ ዜብራ ሞል እልካለሁ ከዛ ወደ እሺ።
ክንሲጂ
እ፣ በእውነት ሰፈሩ የሆነ አ፣ አዲስ እንጂ ኦር እንደዚህ አዲሽም ድሁን እሺ ነው እንደዛ ነው እ፣ ምን አልሽኝ?
አዲሽም ድሁን ነው አዎ እንደዛ። አዎ ኦኬ አሁን እልክልሻለሁ እሺ እሺ በቃ ዜብራ ሞል ጋር ቆም ያለው በሩ ጋር ኦኬ እሺ እሺ እሺ
መልካም ቀን እንትን ትወራለች አንተ